hello ሰላም ነው? እንዴት ነህ? ዘነበ ነኝ። ዘነበ እዛ ICU staff ነኝ እና እንትን የሀረግ ስልክ እስኪ text አድርጊልኝ በእናትሽ። ስልክ የተበላሽቶ መንገድም ተዘጋግቶብኝ ነበርና አዎ ዶክተር ሀረግ ICU admission አለ እንዴ? ICU admission አለ? እሺ የስ- የዶክተር ሀረግ ስልክ በዚህ ስልክ ቴክስት አድርጊልኝና እሺ